ያለ ጤና ይስጥልኝ ዶንኪቲ
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ለመመዝገብ ነበረ እንትኑን ግን አላወኩትኝም።
ምኑን ያላወቁት ቀኑን
ኦንላይን ለመመዝገብ እም፣
ቀኑ ያው ዛሬ class ይጀምራል
አሀ
እ፣ እና በ credit hour ኡ አጠቃላይ ሀያ credit hour ነው። ለአንድ credit hour ሰባት መቶ ሀምሳ ብር ነው። እ፣ እም፣ ዛሬ ከተመዘገብ discount አለው ሁለት ሺ አምስት መቶ ብር አጠቃላይ አስራ አምስት ሺህ ነበረ አስራ ሁለት ሺህ አምስት መቶ ብር ይሆንለታል።
እህም። እንትን ሰዓቱ ስንት ሰዓት ነው? በ- በየቀኑ ቀን ነው ወይስ?
በ- በሳምንት ሶስት ቀን ነው።
እህም፣ ከአንድ ሰዓት እስከ ሶስት ሰዓት ቪዲዮ active ይደረጋል። በዛ ቪዲዮ በዚህ link ይላክለታል። በሱ link ገብተው ይማራሉ።
እስኪ በቃ እሺ፣ መልሼ እደውላለሁ።
እሺ እሺ፣ ስለደወልን እናመሰግናለን።
እሺ።
እሺ